ጤና ይስጥልኝ ስሜት
ጤና ይስጥልኝ ነበር አብሮ ይስጥልኝ ሰላም withdraw ለማድረግ አራት መቶ ሀምሳ ብር ነበረኝ እና እሺ
እምቢ አለኝ። ለምንድን ነው?
ምንድን ነው የሚሉት የሆነ message እ- ያመጣላ
ከላይ ያው የሆነ insufficient ነው ምናምን ነገር ይለኛል።
okay በዚህ ስልክ ነው አ
እሺ እስኪ check ላድርግልኝ እሺ
ተጫውተውበት ነበር እንዴ
አይ ገ- አልተጫወትኩበትም።
okay ያው balance ውስጥ እ, ሁለት አይነት ነው ያለው ሶስት አይነት አ- bonus balance አለ withdrawable እና non withdrawable የሚል አለ አሁን እሺ።
እሱ account ላይ እም።
non withdrawable ነው እዛ ውስጥ ነው ያለው አራት መቶ ሀምሳ ብር ማለት ነው አሀ እሺ።
system ኡ ነው system ኡ prevent አድርጎት ነው እንዳይወጣ ማለት ነው እ፣ bet እሺ።
bet ሲጫወቱበት withdraw መደረግ እየተ- እየተቀነሰ እየተቀነሰ withdrawable ውስጥ ይገባል
okay ትጫወትበት።
አዎ ለዛ ነው እንጂ account ውስጥ አለ አራት መቶ ሀምሳ ብር
okay እንትን ጨዋታ ላይ እ፣ penalty እ፣ እንትን አ፣ የላችሁም እንዴ virtual ላይ
virtual ላይ እ፣ እ፣ እ።
እ፣ penalty እንደ ሀበሻ betting ላይ penalty ጨዋታ የለውም virtual game ላይ እስቲ ቆይ ልጠይቅና መስመር ላይ እሺ።
ገብ ምክር hello አቤት ፔና- penalty ምንድን ነው እ፣ እ፣ ማለት?
አበሽ- አበሻ bet ላይ እ፣ ብ- ብ- እንደዚህ penalty እንትን ብለህ top row middle row bottom row ምናምን የሚወጣ ምናምን አለ አይደለ miss or save ምናምን
okay okay
እንደሱ አይነት ጨዋታ ነበር የፈለኩት እና እሱ ላይ አወጣሁኝ
okay ምንድን ነው game ኡ ስሙ
እ፣ penalty ነው የሚለው እ፣ ፔና- እንትን ላይ ሀበሻ ላይ ስሙ ራሱ እንደዛ ነው? እስቲ ቆይ እ፣
okay አለ እንትን special games የሚለው ውስጥ
special game እ፣ የሚለው ውስጥ አዎ መጀመሪያ ግን login ማድረግ አለበት login ካረጉ ነው special games የሚለው tab የሚመጣው እዛ ውስጥ ገብተው penalty ብለው search ሲያደርጉ አሉ game ኦች virtual ላይ yeah።
penalty shoot out penalty series ምናምን
okay እንደሱ አለ እንዲህ አይነት game ኦች አሉ አዎ አዎ እኮ እዛ ላይ እኮ እኔ እኮ login ነው already ድጋሚ login ማለት አለብኝ አይ logged in ከሆነ ችግር የለውም። አሁን ልክ ሲገቡ login እና register የሚል option ካመጣ አ፣ logged in አይደለም ማለት ነው። ግን login ካረገ special games የምትላለች virtual እና crash games ከሚሉት ም- መካከል special ላይ ም- special ምን games ማ- የሚል ምን ተ- የሆነ tab አለው ከላይ ነው አ አ ይሄ sport today's bet live jackpot ነው የሚሉ አሉ አ፣ ከላይ ከላይ አ፣ አ፣ ቤስቴ ከምትለው አርማ በታች ማለት ነው።
special ምንድን ነው የሚለው
ስፔሻል special games አ special game በ- በዚህ ስልክ ቴሌግራም ይጠቀማል በደወለበት ስልክ አዎ እሺ ቪዲዮ ልክሎታለሁ ወይ?
በቃ እሺ ላክልኝ አባቴ እሺ ታንኪ እሺ መልካም ጊዜ።
አዎ